ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ዶንት ኪት የሆነ የምንታዘዝ
ወጌሻ መማር ፈልጌ ነበረ።
እሺ የስሞትን ማን ልበል?
ኦንላይን ክላስ ነው የምንፈልገው።
ይቻላል። ስሞትን ማን ልበል?
ሰላም እባላለሁኝ ግን ዋጋውን ማወቅ ፈልጌ ነበር። ትነግሪኛለሽ?
እሺ ሰላም ማን ይቻላል።
ሰላም ደሳለኝ።
እሺ ስልክዎት ይነግሩኛል?
ዜሮ ዘጠኝ አስራ አንድ እሺ ሀምሳ ሰባት ሀምሳ ሰባት አርባ አርባ ሀምሳ ስድስት ሀምሳ ስድስት ከየት አካባቢ ነበር የደወሉልን?
ሀና ማርያም ሳሪስ
እሺ ማስታወቂያን ከምን ለያዩት?
ያው ከ YouTube ዶንኪ ቲዩብ
እሺ በኦንላይን መማር እንፈልገው ብለዋል። የሶስት ወር ኮርስ ነው ኮርሱ።
እሺ
በሳም ለወር ከአስራ አምስት ቀን በሳምንት ሁለት ቀን ቪዲዮ እንልክሎታለን። በአካል የተማሩትን ኮሜዲያን እሸቱ ራሱ ያስተማረውን እሺ በሳምንት አንድ ቀን ደግሞ Google Meeting ይኖረውታል ከኮሜዲያን እሸቱ ጋር ጥያቄ ካለዎት እና በቪዲዮ ላይ በተለያዩ ነገሮች መጠየቅም ከፈለጉ ኮሜዲያን እሸቱን በ- Google Meeting ያገኙታል።
እህ።
አስራ አምስት ቀን ደግሞ assignment የምንሰራበት ይሆናል። አንድ ወሩን ደግሞ final ቪዲዮችንን የምንሰራበት ይሆናል። አጠቃላይ ኮርሱ የሚወስደው ሶስት ወር ነው። ስለዚህ ብናስከፍለው በ credit hour ሰባት መቶ ሀምሳ ነው። የሚፈጀውም credit hour ሀያ ነው።
እሺ እሺ total አባዝቼ ማወቅ እችላለሁ total ኡ ማለት ነው።
አስራ አምስት ሺህ ማለት ነው።
አስራ አምስት ሺህ እሺ።
እሺ።
በ- በዚህ አጋጣሚ ሰላም ነው።
እግዚአብሔር ይመስገን።
ከደወልኩ አይቀር ብዬ ነው።
ችግር የለም ይቻላል።
ይሄ system ይቆጥራል እኛ ስንደውል?
normal ታሪፍ ነው። ያን ያህል ሳይሆን normal በታሪፉ ማለት ነው። ከስልክ ወደ ስልክ በምንደውልበት ሰዓት የሚቆጥር ነው እንጂ ሌላ አይደለም።
በጣም ጥሩ እግዜር ይስጥልኝ።
እሺ፣ እናመሰግናለን። መልካም ቀን።